ጤና ይስጥልኝ።
hello hello
አይሰማም።
አሁን ይሰማል።
ሰላም ጤና ይስጥልኝ። Donkey Tube ነው።
እሺ አመሰግናለሁ። ያው ድንቅ ልጅ ያው ለመጠቆም ነበር።
እሺ የስንት ዓመት ልጅ ነው መጠቆም የፈለጉት?
እድሜዋን በትክክል አላውቅም። ያው ከአምስት ዓመት በታች
እሺ ያው እጹብ ድንቅ ልጆች ለመጠቆም መስፈርቱ አንደኛ እድሜም ስለሆነ እድሜዋን፣ ሙሉ ስሟና የቤተሰቦቿ ስልክ ቁጥር አለዎት? ሴት ነው ወንድ ነው? ይቅርታ ሴት ነች። ያው ያው በ social media ነው ቲክቶክ ላይ ነው የማውቃት።
እሺ ማን ነው የቲክቶክ ስሟ?
የቲክቶክ ስሟ ትንሿ ኑኑ የሚል እሺ ትንሿ ኑኑ ከሆነ ከዚህ በፊት ሌላ ሰው ጠቁሞናል። ተመዝግባለች።
አይደለ?
አዎ እሺ፣ እናመሰግናለን። መልካም ቀን።